ten kg አምስት ናቸው። ten kg
hello hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
አለሜ ከ ChipChip ነበር የምንደውልዎት።
እሺ ይቅርታ፣ ነጭ ሽንኩርት አዘውን አልተረከቡም ነበር አደለ?
አዎ ሰኞ ብላ- ብያችሁ ነበር፣ አልመጣችሁም።
ይቅርታ፣ ለ- ለነገ እናመጣሉት ነበር። ነገ መረከብ ይችላሉ?
አዎ okay፣ ግን ያው እናንተ እኮ ከዘጠኝ ሰዓት በኋላ ከሆነ ግን ይቅርታ፣ ምናልባት- እሱ driver ኦች ሲደውሉ ያው ሰዓቱን ያውቁታል። ያኔ ምን ሰዓት ላይ እንደሚደርሱ። የት እናምጣሉት location?
እዛው እንትን ማን ነው የስ።
ሰሚት የአንበሳ ጋራጅ የድሮ okay፣ ሰሚት ያውቁታል እ፣ ሰሚት ጋራጅ አንበሳ ጋራጅ። እሺ፣ አ።
እሺ፣ ይመጣሉታል ነገ። እሺ።
እዛ በ በፊት ለፊቱ በነዳጅ ምክንያት አያስገቧችሁም መሰለኝ። በጓሮ በር በኩል okay ጠይቁና እሱን ይቺ መኪና ለድ- መለማመጃው እ፣ አዎ፣ መውጫውን ለ driver ኦች ያስረዷቸዋል። ጠዋት ያው ችግር ደውሎ የለም። እዛ ያሳውቃል።
ስራ ላይ ሆኜ ይደውሉ።
እሺ እሺ፣ ማ መልካም ምሽት። እሺ እሺ።